ሄሎ መልሽ የደውልኝ ከችኬት ኢትስ ኦኬ። እሺ አውርቼው ነበር ያየሁብን እሺ እሱ ፌል እንዲያደርግ ስለፈለግኩ መቶ ሀምሳ ብር ሀጅ ስላደረገው እ በቃ ፌል ሲያደርግ ሰላሽ ነው። እሺ፣ እሺ፣ አባዬ።
በሁለታችሁ ተመለሱ ነው በየራሳችሁ እሺ፣ እሺ፣ ቴንክ ዩ።
እሺ